እንጆሪ ፍሬ ማዛሽ ያማረኝ እሾህ አርህ በቅለሽ መውጫው አስቸገረኝ እጅግ ያስደንቃል ውበት ጥፍጥናሽ እሾህ ከበዛበት ምነው መብቀልሽ ከትልቁ ዛፍ ላይ ወጥተሽ ተጠምጥመሽ ልመገብ አልቻልኩም ከጣፋጩ ፍሬሽ ዋርካው ተገን ሁኖች ለሐሩሩ ጥላ ሲያዩት ያስጎምጃል የፍሬሽ ዘለላ በሳማ በቆንጥር ባጋም በጋሬጣ በሾህ ተከበሻል በየት በኩል ልምጣ የወንዙም ዳር መውጫ አዳልጦ የጣለኝ የጭቃ ሾሁ ነው ይበልጥ ያስቸገረኝ አንቺ እንጆሪ ፍሬ መዓዛሽ ያማረኝ በሽዋር በቅለሽ መውጫው አስቸገረኝ እጅግ ያስደንቃል ውበት ጥፍጥናሽ እሾ ከበዛበት ምነው መብቀልሽ ነብራን በሰው ሞልቶ በጫካሽ በወንዙ እባብ ነው ያስፈራኝ ባለ ትንፋሽ መርዙ ከዘንዶው ካዘውም ድንገት ከሚውጠው እንስቷን ሳያት ነው የምደነግጠው። እንዲህ ተሳቅቄ ላገኘሽ ናፍቄ አንቺ የለመለም እኔ እንዲደርቄ ያንቺ ቁመት ሲያድግ የኔው እያጠረ አንጋጦ ማየቱን እንደሆን ቆቀረ ፍሬ መዓዛሽ ያማረ ሸዋር በቅለሽ መውጫው አስቸገረኝ እጅግ ያስደንቃል ውበት ጥፍጥናሽ እሾህ ከበዛበት ምነው መብቀልሽ ጣፋጭ መዓዛሽ ነው የኔ ሕይወት አርኪ እንጆሬ ከሬቱ እንዳትነካኪ አንቺን ለማግኘቴ በነፍሴ ቆርጬ ሜዳውን ሩጬ ወንዙን አቋርጬ አዘግቱን ገደሉን ቧጥጬ ወጥቼ እንጆሬ ጣፋጯን አግንቼ ረክቼ ተስፋለኝ ልደሰት አልቀርም በምኞ እኔ አንቺን አረሳም ድል ካልሆንኩኝ በሞት እኔ አንቺን አረሳም ድል ካልሆንኩኝ በሞት